ጤና ይስጥልኝ ቻፓ
ሰላም ነው ሄሎ
ሄሎ
እንትን ከፍለን ነበረ የፋይዳ ዲጂታል መታወቂያ ሂሳብ እሺ
ከቴሌ ብር ቆርጦ ወደ እናንተ ገብቷል። ከእናንተ ግን ወደ እንትን አልግ- አልሄደልንም።
በምን በቴሌ ብር ነበር የከፈሉት የቴሌ ብር ስልክ ቁጥር ይንገሩኝ
ዜሮ ዘጠኝ ሀያ ስምንት ሀያ ስምንት ሀያ አንድ ሀያ አንድ
አስራ አንድ አስራ አንድ ሰባ ስምንት
አዎ አለም ፀሐይ ታደሰ አይደለም
ለምሳ ታደሰ ያ አዎ ገብቷል እሱ ገብቷል ወደ እነሱ
እ?
ወደ ID ወደ national ID ገብቷል ወደ ፋይዳ እነሱን ደግሞ አዎ።
ይጠይቋል መቼ እንደሚቀበሉ ምናምን እሺ
አሀ ወደዛ ተላልፈዋል።
አዎ ተላልፈዋል
እሺ በቃ እሺ እናመሰግናለን